ሰላም ጤና ይስጥልኝ ምክር ቤት
እንትን ተመላሽ odd ስንት መሆን አለበት? ለተመላሽ total odd ኡ loss ላደረገው odd ሲካፈል ከሀያ በላይ መሆን አለበት
ማለት እ
ማለት total odd አለ አይደለ የትም የሚሰጥ total odd አለ ከታች ሁሉም ጨዋታ አዎ።
እያንዳንዱ አዎ፣ odd እርስ ለምሳሌ- በርሱ ተባዝቶ ለምሳሌ- ማለት ነው እሺ ለምሳሌ አንድ መቶ ስልሳ አምስት ነው።
እሺ መቶ ስልሳ አምስት ነው total odd ኡ አዎ cashier code ኡን ይንገሩኝና check ላድርግሎት
ከስር ኮድ ማለት cashier code የቆ- የቆረጡት ትኬት ታች ላይ ከ barcode ኡ አዎ።
በታች cashier code የሚል የለም እሱን ይንገሩኝ ከላይ ከታች ከላይ ምንጭ- በምንድን ነው የቆረጡት ኦንላይን ነው አይደለም ወረቀት ነው አይደለ ይህ ትኬት ማለት ነው።
አዎ ከታች ከ barcode ኡ በታች cashier code የሚል አለ ስድስት ወይ ሰባት cashier code አዎ እሱን ቁጥር ይንገሩኝ ይሄ ከላይ አይደለም date ticket date ምናምን የሚለው አይደለም።
ከታች ከታች
እስኪ date amount bonus possible win ምናምን የሚለው okay okay አስራ ሶስት ሀምሳ አስራ ሶስት ሀምሳ ሁለት እሺ
ሰባ አንድ ዘጠና ሰባት ሰባ አንድ ዘጠና ሰባት ጠብቁኝ አንዴ ብ- ይሄ እኮ ብዙ lost አለው
ነው እንዴ?
አዎ አሁን update ሆኗል እና አምስት ጨዋታ lost ነው ሶስቱ ደግሞ void ነው
okay ሶስቱ ነው የወደቀ።
ሶ- አምስት ነው የወደቀው
okay እሺ በቃ እሺ አሁን update ሆኗል ማየት ይችላሉ መልካም ቀን ስለደወሉ እናመሰግናለን እሺ